ሌላ ሌላ ነገር እንጀራዋጋ ሄሎ፣ ጤና ይስጥልኝ። ችብችብ ሄሎ፣ ሄሎ
ሄሎ፣ ሄሎ፣ ጤና ይስጥልኝ። ችብችብ አቤት፣ ችብችብ እኔ እንትን ደወልኩት ፕራይዝ- ልርዳዎት።
ፕራይዝ ለመቀበል ነበር እና ስልክ በኩ ነበር አልተደወለልኝ
ምን
ፓኬጅ እና ምን- ስራ ከየት መጡ?
ቦታው አሸንፈው ነው?
አዎ አዎ
ቦታው አሸንፈው ነው?
አዎ አዎ
okay፣ እሺ፣ ተደውሎልዎት ነበር ቢሮ?
ትላንትና ተደውሎልኝ ነበር እዚሁ ማለት ነው።
የት ነበር location ኑ?
እ, ግራር አየር ጤና
እሺ፣ እንደውልልዎታለን። ትናንትና location check ለማድረግ ነበረ። እንደውላለን።
ዛሬ ልጠቅ እሺ፣ መልካም ቀን።